ነበርም አጥንቴ ቢሰበር ደሜ ቢሆን ባህር ለስጋዬ ብዬ እናልሰጥም አገር አብርሬ ሰዋለው ከጋፋቱ መንደር አብርሬ ሰዋለው ከጋፋቱ መንደር ወንጌልን ሽፋን ሆኖ ወንጌል ሽፋን ሆኖ አገር ለማስገበር ሀ መስፍን ሽማምንቱ ሲለወጠር ገጠር ጀግና የት ይገኛል እንደዚህ ለአገር አፈር አስቀልቶ ከተፈር የሚያፉን ኢባጃ ብዬ ቢጥርም ይለፋም ኢባጃ ብዬ መስዋዕት ቢሆንም ተበደለ ምድረ ተበደለ ምድረ ወረደበት ፍዳ ከምድር ከሰማይ እም፣ ከምድር ከሰማይ አፍርሼም ቢጥልምም አፍርሼ ቢጥልም የዘር ሐረግ እንደም መጨመጥ በእልፈኝ ከእሾክ ላይ አደን አገር ተዳከመ በስንፍና ብጥር አረጋት አገረን የወርደት መደብር ማግኘትም እና ማጣትም ማግኘትና ማጣት ሲፈራረቁባት ሀ ከወገቡ ጎንበስ ከአንገቱ ከላስ ማለት ሲኖርበት ማለት ሲኖርበት ያን ነው የሰው ልጅ ቀን የጨለመ